ጤና ይስጥልን። ዘዴት ነኝ ዘንዳው ጤና ይስጥልን። ሰላም ነው ሰላም ነው
አለ ወ- የስፖርቱ እምቢ አለን፣ አልቆርጥ አለን።
መብሊጋ ፓር ለምንሄድ ሌላ ቦታ ነው የምንሄድ። ምንድን ነው ያለ?
የስፖርት ሲስተር ምንድን ነው ያለ?
ውጊያስ Yes.
እንዴት ነው?
የሸዋስ ነኝ ከድሬዳዋ ገንደ ቆሬ።
አትሄድም።
ምንድን ነው የሚልህ?
አልከፍታለን ሲጀመርም ስፖርቱ በርቷሉ ብቻ ነው የሚሰራልን።
የ- እ፣ አሁን ተስተካክሏል የሁሉም ነው ማለት ጨርሻለሁ እኔ በቃ።
አድርገውና ድጋሚ እንግባ። አሁን ተስተካክሏል።
okay፣ ነው አጠቃላይ ነበር። እሺ አዎ እሺ እሺ፣ እሺ አመሰግናለሁ።
እሺ እሺ አሁን እኔም አመሰግናለሁ። መልካም